ሌላው ጤና ይስጥልን ቤተሰቤት ዮናስን የምንረዳው
ትናንትና ማታ ገለዳ ድጎሲ ከቴሌ ብር ላይ ለማድረግ
ሄሎ
ትናንትና ማታ ገለዳ ድጎሲት ለማድረግ ከቴሌ ብር ላይ ማለት ነው።
እሺ አልገባልኝም።
ዲፖዚት አድርገው ነው
አዎ
እሺ በዚሁ ቁጥር ነው ያደረጉት አዎ
ቴሌብር ላይ የላኩሎትን screenshot አድርገው ይልኩልናል ቴሌግራም ላይ
ልኮዋል ቴሌግራም ላይ ቴሌግራም ላይ ልከዋል
አዎ
እሺ እሱን እንየውና ከዛ እናሳውቆታለን እንደመኛችን እዛው ቴሌግራም ላይ
እሺ ቴሌግራም ላይ ያናግሩማ ምንድን ነው ቁጥር ሌላ ቴሌግራም ነው ደግሞ ቴሌግራም በዚሁ ቁጥር ነው አይደል ያዋሩም
አዎ በቃ ይኸው አሁን ያለውታለሁ ችግር የለም
እ
እሺ መልካም ምሽት ስለደወሉ እናመሰግናለን